የሚደርሱበት ሰዓት ይለያያል ዋጋው።
hello አንዴ ጠብ hello ይቅርታ ኢቴስ መልሼ ደወልኩኝ። ሽንኩርቱ ያለበት location የት ነበር ያሉ?
ሽ- ሽንኩርቱ ያለው location የት ነው?
ሰበታ ነበር ያልኩሽ። ሄሎ
እሺ ሰበታ ነው ያሉኝ አይደል?
አዎ፣ ቆይ ትደውልሻለች። አሁን ነግሬያታለሁ፣ ነግሬያታለሁ።
በቃ እሺ ሄሎ እሺ እሺ